ሄሎ
ኤልሳቤ ነኝ። አቤት።
ኤልሳቤት የሌላ ዲስከብሪ ገብቶብኝ ነው። እኔ ያላነስ የሌላ ዲስከብሪ ኦርደር ገብቶብኝ ነው። እኔ ያለሁት አምስት ኪሎ ነው። እኔ የጳውሎስ ኦርደር ገብቶብኝ ነው። እንድታስወጪልኝ
የድራይቨር ነው
እ
የኦርደር ነበሩ ነው።
ኦርደር ስልሳ አራት ዜሮ ስምንት
ስልሳ አራት ዜሮ ስምንት እና ከጳውሎስ ነው ስልሳ አራት የሚመጣው ዜሮ- ቆይ አንዴ፣ ዜሮ ስልሳ ስምንት።
አራት ዜሮ ስምንት ነው ያልከኝ።
አ አንዴ ጠብቀኝ መስመር ላይ ሌላ order ይዘሃል።
አ assign ተደርጎልኛል እ?
assign ተደርጎልኛል እና አንዴ መስመር ጳውሎስ ላይ ጠብቀኝ።
እሺ
ተቃራኒ ሆነብኝ ነው ያልከኝ አብርሃም።
አረ ተቃራኒ አይደለም፣ እንድታስወጪልኝ ነው። እኔ ያለሁት አምስት ኪሎ እኮ ነው እና የገባው ደግሞ ከጳውሎስ ነው።
እኮ ሌላ order ይዘሃል አንተ።
assign ተደርጎልኛል። አሁን ከፍተኛ
ተደርጎልኛል ማለት የራስህ order ነው።
አ
አብርሃም ዮሴፍ አምስት ኪሎ ነው ያለሁት ከጳውሎስ ግሩም ሆስፒታል ስምንት ደቂቃ አውጭልኝ እያለ ነው።
ተደውል እኮ አልሰራ አላ- አልተነሳልኝም። ለዛ ነው አብርሃም ወጥቶልሃል።
ያመሰግናለሁ።